ጤና ይስጥልን ማሊባባ።
ሰላም ነው ናት
ጤና ይስጥልን።
አለን እግዚአብሔር ይመስገን።
ምን ልርዳዎት አባት እንትን አይቼ ነበረ። ምንድነው ስሙ? Yaris Compact ሁለት ስንት ሁለት ሺህ አስራ ሁለት ጥቁሩ gray ነገር
እሺ
ፈልጌ ነበር እሱን ለመግዛት ነው። አለ አዎ አለን። ዋጋው ሁለት ሺህ አስራ ሁለቱ ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር ነው።
የመጨረሻ ዋጋ ነው።
ድርድር ይኖረናል በአካል ሲመጡ።
cash ነው መግዛት የምፈልገው እና
እሺ
የት ልምጣ?
ቴሌግራም ላይ የ post ነው እና አይደል ቲክቶክ ላይ
ኮሽ አለ መስቀል ፍላወር
መስቀል ፍላወር ምኑ ጋር ናዝራ ሆቴልን ያውቁታል።
አ ናዝራ ሆቴልን ትንሽ እንደሄዱ U-turn አለ በስተቀኝ በኩል ገባ ሲሉ አፍሮሊንክስ ሞተር የሚል አለ። በአፍሮሊንክ ሞተር ትክክል ሲገቡ ማሊባባዎች እንገኛለን። ለበለጠ መረጃ ግን ቁጥር ልስጦት ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ እሺ እሺ ይሻላል።